hello ጤና ይስጥልኝ። እስኪ hello hello ጤና ይስጥልኝ። እንዴት ነው?
እንዴት ዋላችሁ?
አለን አለን። እንዴት ናችሁ?
እግዚአብሔር ይመስገን።
እኔ የምላችሁ እም፣ እሺ
ምንድን ነው አለ ብላችሁ ነበር።
ምን ጭፈራ ነው ያላችሁት።
ኧረ አላልንም፣ ይቅርታ።
ምንድን ነው ታዲያ ያላችሁ?
stand-up comedy ኮሜዲያን እሸቱ የሚያቀርበው ፕሮግራም አለ። እዛ ላይ መታደም ትችላላችሁ።
በነፃ የለም በነፃ የለም። ይቅርታ በጣም
እባክዎት፣ አንድ ትኬት ፈልጉልኝ እ እ፣ ይቅርታ ከፍለው ማንም መታደም ይችላሉ።
እርሶም አልበል ሰሎም ይባላለሁ።
በአንድ እድል ስጡኝ እስኪ